ጤና ይስጥልኝ። ምን ስፖርት ባኮም ነርዶ
ጤና ይስጥልኝ። ትላንት ወደ ቴሌብር ብር transfer አድርጌ ነበር፣ ግን አልመጣም። ከእንትኑ ቀንሶታል።
እሺ፣ ቴሌግራም ላይ ሁሉ ስፖርት ላይ ግቡና የ transaction history ውን screenshot አድርገው ቴሌግራም ላይ ይላኩለት። ስልክን ስፖርት
transaction አዎ፣ history የሚል አለ። እሱን ይላኩለት።
እሺ፣ አይቼው አላውቅም። እሺ፣ እሺ።
more የሚለው ውስጥ አ፣ ይግቡና ያገኙታል።
ከዛ በምንድን ነው የምልከው?
ቴሌግራም ላይ እዛው የጥያቄ ምልክቷ ጋር የቴሌግራም ምልክት አለች አይደለ?
okay፣ እሺ፣ እሱ ውስጥ ይላኩልን።
እሺ፣ እሺ፣ እሺ።